ጤና ይስጥልኝ ልስፖርት ነው እባክዎ ምልድረው?
ኦንላይን አልሰራም። ምንድን ነው?
አዎ ትንሽ technical የሆነ ችግር ገጥሞን ነው እም ነው ወይስ withdraw ነው የፈለጉት?
አይ technical እንትኑም ማለት deposit ለማድረግ deposit አሁን በምነግሮት መሰረት deposit ማድረግ ይችላሉ።
እሺ ቁጥር የያዙና አሁን በምነግሮት ቁጥር deposit ም።
ያደርጉና እ ደረሰኙን በቴሌግራም ይልኩልናል።
okay እሺ
ዜሮ ዘጠኝ ንገሪኝ።
ሰላሳ ሁለት
እ እሺ ሰላሳ አምስት
እ አስራ ዘጠኝ እ ስልሳ ስድስት
እሺ ዜሮ ፍትሀ ዘጠኝ አምላክ ሰላሳ ሁለት ማርዬ ነው።
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ስምንት ሰላሳ አምስት ሰላሳ አምስት
እሺ ዜሮ ዘጠኝ ሰላሳ አምስት እ ሰላሳ ሁለት ነው ደንበኛችን ዜሮ ዘጠኝ ሰላሳ የመጀመሪያው ሁለት አዎ እ ሰላሳ ሁለት ሰላሳ አምስት እ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ ፍትሀ አምላክ በ- ማርዬ ነው የሚለው እሺ ንግድ ባንክ ከዛ አይደለም ቴሌብር
በቴሌብር ከዛ የዚህኛውን ደረሰኝ screenshot ያደርጉና በቴሌግራም ቴሌግራም ይልኩልናል።
እሺ የቴሌግራም ቁጥር የያዙ
እ የቴሌግራም ቁጥር የያዙ
የበፊቱ ነው አይደል ያው ሰባ ስምንት ቤቱ
ዜሮ ዘጠኝ ሰ- ሰባ ስምንት አስራ ስድስት እም፣ ሰላሳ ዜሮ ስድስት
እናመሰግናለን።
እዚህኛው ቴሌግራም ላይ ላኩ። ሙሉ ስሞትንና ሁሉ ስፖርት እም፣ የሚጠቀሙበትን ስልክ መስ- መላክ እንዳይረሱ።